እንዴት እንዴት ልዩ ነው ኢየሱስ እንዴት የማንችለውን ችሎ አሳይቶናል። የማናልፈውን በእሱ አሳልፎናል። የማንችለውን ችሎ አሳይቶናል። የማናልፈውን በእሱ አሳልፎናል። ጥንት ጀምሮ በቃሉ የሠራ ሰማያትን ሁሉ የሚያጸና አዲስ ኪዳን ቃሉን ሥጋ አድርጎ በደሙ ዋጀን ክብሩን ጥሎ ወርዶ በአዲስ ኪዳን ቃሉን ሥጋ አድርጎ በደሙ ዋጀን ክብሩን ጥሎ ወርዶ በእኛም የማስታረቅ ቃል ሊያኖር በእኛም የማስታረቅን ቃል ሊያኖር ዓለማትን በፈጠረበት በልጁ ዓለማትን በፈጠረበት በቃሉ እግዚአብሔር እኛን ታረቀን፣ እግዚአብሔር እኛን ታረቀን፣ ኢየሱስ እኛን ታረቀን፣ ኢየሱስ እኛን ታረቀን። እንዴት ድንቅ ነው ኢየሱስ እንዴት እንዴት ልዩ ነው ኢየሱስ